ፍቅር አንድ ቀን ሰላምታዬ የልቤ ምግብ ነው ሳቅና ጨዋታ ደስታና ፈገግታ እንደ ጥልፍ አጣፊን እንደ ኮታ ለባሻዬ ጥበቡን ደርቦ ማን ከሆድ ያስገባል? በፍቅር መንገድ ላይ ይከፋል ትዝታ አጓጓዘኝ ጎዳና መንገዱ የፍራስ ቤቴ ግራርና ጽዱ እንጓዛለን ስወድ ሲሄዱ ካጓጓዘኝ ጎዳና መንገዱ ይፍረስ ቤቴ ግራርና ጽዱ እንጓዛለን ስወደው ሲሄዱ ሽምላማው ገላ ፍቅሯን እያደለኛዬ ተሸነፈ ልቤም እያደረ ጣለኛዬ ያሸበርቅ ነው ወይ ቢደራ ገላሼ አኘት የላሽ ነገር አያቀናን እኔማ በላቴ አይ ሰው ባፈቅር ከዳይ ደፈና ካናቴ አይ ማተቤን ለፍቅር በጥሼው ካንጊዜ ካጓጓዘኝ ጎዳና መንገዱ ይፍረስ ቤቴ ግራርና ጽዱ እንጓዛለን ስወደው ሲሄዱ ካጓጓዘኝ ጎዳና መንገዱ ይፍረስ ቤቴ ግራርና ጽዱ ጓዛለን ስወደው ሲሄዱ በታኮለ ጉዞሽ የመለየቱ ልቤ ሰው አይሸኝም አይችልም ማግኘቱ አይ ምነው ብቸኝነት ግዞት ያለ ዳኛ የኔ መለኛ ልቤም ልቡን ካጣ ሆዴም ሆድ ከባሰዋይ ናፍቆት ቅንብር ተምዶን አንጀቴን ካረሰዋ እርሜን ላውጣ እንግዲህ ወዳጅ ጌቴ ማጣት አይካደኝ። እርሜን ላውጣ እንግዲህ